ጓደኛዬ ጋር ዘጋና ደወለ ድጋሚ ምናምን እና clash clash hello አደረገ።
hello hello አቤት አቤት እ ይሰማል? እሺ አን- ይሰማል።
እሺ አንድ ይጠብቀኝ። እሺ መስመር ላይ
እሺ
hello
አቤት ሰላም ነው
አለን አለን። እሺ ምን ነበር ጥያቄክ?
እ jackpot win አድርጌ ነበረ እሺ
እና ብር አልገባልኝም።
እሺ like አሁን እንትን ስላላለ ነው የሁሉም check ይደረግና ይገባላችኋል። ትንሽ ጠብቀን እሺ። ዛሬ የተጠናቀቀ jackpot ስለሆነ ነው።
አዎ እኮ ምን ያህል ልጠቅ?
ነገ ነገ ይገባል።
okay እስከ ነገ ይገባል።
አዎ እስከ ነገ ይገባል። የሁሉንም check ማድረግ ስላለብን ነው። እስከ ነገ ጠብቀንና settle ይደረጋል።
okay እሺ አመሰግናለሁ።
እሺ አመሰግናለሁ። መልካም ምሽት።